የማነሽ የማነሽ የማነሽ የማነሽ ዛዳ ነይክና ፍቅሽ ነየኔ ገላ ውበት ያዩ ካለሽበት መንደራ አይከፋም ቢጦሙ ጦሙሎ ቢታደራ ብትደርሽልኝ አይተሽ የሆዴን ብታሳምሚ አያል መውደዴን ሰው ባልታዘበው አየ ፍቅር ጎዴን ሰው ባልታዘበው አየ ፍቅር ጎዴን ያህልም ባፋፋፋፉ ያህልም ባፋፋፋፉ ነይ በራፉ የማነሽ የማነሽ እቴ የማነሽ የማነሽ ዛዳ ነይ ስናፍቅሽ የኔ ገላ እወቅልኝ እንጂ ተረጅልኝ ትያ እኔ ሳንችን እንጂያ መጅዋ ጥማትያ ብትደርሽልኝ አይተሽ የሆዴን ብታሳምሚ አያል መውደዴን ሰው ባልታዘበው አየ ፍቅር ጉዴን ሰው ባልታዘበው አየ ፍቅር ጉዴን ያህልም ባፋፋፋፉ ያህልም ባፋፋፋፉ ነይ በበራፉ የኔ ያህልም ባፋፋፋፉ የኔ ያህልም ባፋፋፋፉ ነይ በበራፉ ባፋፉ ባፋፉ ባፋፉ ባፋፉ ባፋፉ ባፋፉ